ሰው ይሰማኛል ሀሴት ነኝ
hello hello አይሰማም?
ይሰማኛል አንተ ውጣ ከጭፈራው
እሺ አርባ አንድ ሰማንያ አንድ ሰማንያ አንድ hello፣ አሁን ይሰማል አ?
አለኩልህ አዎ፣ እንትን ነው ወደ ፊጋ ነው የሚሄደው እና እና branch ኡ እዛ አይሆንም እንዴ?
አርባ አንድ ሰማንያ አንድ ነው ያልከኛ አዎ
ጠብቀኝ እስቲ branch ምንም change ካላደረጉ በቃ እዛው ነው ማለት ነው የታዘዘው ምን ምግብ ቤት ነው ማያ ማያ ማያጁስ አዎ፣ ስለዚህ ከዛው ነው
ከዛው ነው አዎ አ? እሺ እሺ ተገባበት ውሰደው እሺ እሺ እሺ